ውጭ ሚኒስቴር ነው።
Hello፣
Hello የቱ ጋር ደረሱ?
እ ለጋር ሆስፒታል ፊት ለፊት ነው።
Okay፣ እሺ፣ እሺ። ት- ወጥተው እንዲቀበሉት ላድርግ። አንዴ እዛ እሺ።
አካባቢ ለጋር የሚባል ሆስፒታል አለ።
እ እ
አንዴ ወጥተው እንዲቀበሉት ላድርግ። አንዴ እሺ። ይጠብቁኝ ትንሽ